Zero na? Condominium. Hello? Hello, hello.
ይሰማ
ዘጠና Hello።
ስድስት አስራ ሁለት አቤት። ዘጠና ስድስት አስራ ሁለት ጤና ይስጥ።
ስንት ነው order number ኡ?
ዘጠና ስድስት አስራ ሁለት
ዘጠና ስድስት አስራ ሁለት
አዎ፣ ወደ ማነው ኮንዶሚኒየም ስም?
ደጉ
ደጉ ምንድን ነው የሚሄደው?
ወደ ኮንዶሚኒየም ሰሚት ኮንዶሚኒየም ነው የሚሄደው።
ስንተኛ በር?
ኧረ እኔ በር እኔ እንጃ በር ሰሚት ኮንዶሚኒየም ነው የሚለው።
በቃ እሺ፣ አይልሃለኝ።
እሺ፣ እሺ። Hello hello አቤት ኧረ ሌላ order ነበረኝ
ምንድን ነው?
ዘጠና አምስት ዘጠና አንድ
ዘጠና አምስት ዘጠና አንድ አዎ እዚህ አለኝ እስኪ ቼክ አድርጊው አይ እያሳየኝ ስለሆነ ነው።
ምን እያሳየኝ ነው?
አይ አይ እያሳየኝ ስድስት ነጥብ
ዚያድ እሺ፣ ቼክ አደርግልሃለኝ።
እሺ እሺ